est ጤና ይስጥልኝ ኪሩቤል ከቢጄ ማዕከል ነበር የሚደውለው።
ሰላም እግዚአብሔር ይመስገን። ጋላክሲ ካፌና ሬስቶራንት የሚባል አሰላ መስመር አርሲ ፍሪ የሚባል ሰላም
ወደ አሰላ መስመር አርሲ ፍሪ የሚባል አጋለች አይደል?
አ አ
እዛ አካባቢ የጤና ክፍል ከሶስት ቀን በላይ ተመዝግቦላቸው ነበር። ምንም አገልግሎት አገኘም ይላሉ ነው
እ ጋላክሲ የሚባለው አይደለ?
አይደለም። ጋላክሲ ካፌና ሪዞርት
ጋላክሲ አዎ፣ ጋላክሲ
check አድርጌ ልደውልልሽ።
እሺ፣ ስልካቸውን ልንገርህ እሺ ስልካቸውን ንገሪ።
ዜሮ ዘጠኝ አስራ ሶስት እሺ አርባ ሁለት ሰማንያ ሁለት
ደውዬ አሳውቅሻለሁ።
እሺ፣ እናመሰግናለን።